ጤና ይስጥልኝ Hulu Sport ባኮ ምን ልርዳዎት?
ትላንት ብር withdraw አድርጌ እሺ ከዛ ትላንት ደውዬ ነበር ይስተካክሎታል ብሎኛል። ቴሌግራም ላይ አስቀምጫለሁ screenshot አድርግና ምናምን አለ።
ማን ልበል የቴሌግራም ስምዎትን?
አቡሽ ጋዜ ነው ያለ ስልሳ ሰባት በዚህኛው ስልክ ስልሳ ሰባት ዜሮ አንድ ሀያ አራት ሰማንያ አምስት
አቡሽ ገዜ አላገኘሁትም። ስልኩን ይነግሩኛል?
አዎ በዚህኛው ስልክ ነው ወያ ቤላ
አሁንም አልከፈተልዎትም?
አይደለም ብር እንትን ብዬው ነበር ትላ እኮ transaction history ው አልከፈተልዎትም? አሁንም ከፍቷል። ልክ ያለው በቴሌግራም ላይ አስቀምጫለሁ። screenshot አድርጌ አስቀምጫለሁ።
እሺ፣ እሺ አግኝተነዋል። እናስተላልፍልዎታለን። እሺ፣ እሺ ቴሌብር ላይ ነው የሚገባልኝ ወይስ ሁሉ ስፖርት?
አይደለም ወደ ሁሉ ስፖርት ነው የሚመለስልዎት።
እሺ
ከዛ እርሶ ደግሞ ድጋሚ ያወጡታል።
ችግር የለውም።
እሺ መልካም ቀን።